Hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውልሎት።
እሺ እ order አድርገው ያልመጣ product አሎት?
እ፣ አዎ አልመጣልኝም ጭራሽ።
አልመጣሎትም?
ፋንታ ሶስት ኪሎ ነው። አዎ
OK ሶስት ትናንት ኪሎ የመጣው።
ጎሎ ነው ጎሎ ነው ወይስ እ፣ ሙሉ product ነው ያልመጣው?
ከሙሉ product አንዱ መጥቶልኛል ትናንትና ሶስት ሶስት ኪሎ ቁፋል እሺ ምንድን ነው የቀረው? አሁን ምን product ነው የቀረው?
እ፣ ካሮት፣
እሺ
ቀይ ስር፣ እ፣ ጥቅል ጎመን፣ ሽንኩርት እና ድንች